ሄሎ
ሄሎ ሰላም ጤና ይስጥልን። ቴሌቪዥን
አው ለማቋረጥ ፈልጌ ነበር በሆነ በሰባ ሁለት ቤት ስልክ እሺ ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ይደውሉ። ስድስት ቁጥር ላይ ለማቋረጥ የሚል አለ።
እምቢ አለኝ እኮ ዛሬም ሁለት ብር ቆረጠብኝ እኮ ይሻላል
እስቲ እሺ እ አንዴ መስመር ላይ ጠብቁ።
እሺ እሺ እ
ደንበኛ እ ተቋርጧል የቴሌቪዥን ላይ ያሉት ደንበኝነት ተቋርጧል።
ታዲያ እሺ ዛሬም እኮ ቆረጠብኝ እኮ ሁለት ብር እሺ ለምንድን ነው
እኛ ጋር አይደለም ይቅርታ፣
አረ እዚሁ ነው እኮ ምን ነው
ይኸው system ላይ ያዩት እዚህ ዛሬ አልቆረጠቦትም።
ዛሬ
አዎ ዛሬ አልቆረጠቦትም። እርሶ ግን ገብተው በነበረው ትኬት ተጠቅመዋል
አ አዎ፣ እንጂ አልቆረጠቦትም።
እሺ አመሰግናለሁ ችግር የለም።